ሄሎ
አቤት
ጤና ይስጥልኝ።
አቤት ጥልኝ የባኮር ምንድርዳው
እ፣ በዚህ ሆፕ ኢንተርቴንመንት እና ኢትዮ ቴሌኮም በጋር የሚያዘግ- የሚያዘጋጁት ላይ ማለት ነው እ፣ ዘጠና ስምንት ነጥብ አንድ ኤፍኤም ሬዲዮ
እሺ
እሱንም እ፣ ቢያካትት እ፣ መልካም ነው።
እሺ እናካትታለን ወደፊት አሁን እየጨመረን ስለሆነ ነው
ያው አዲስ አበባ ማለት ነው የሚተላለፍ እሺ እሺ መካተቱ አይቀርም እናካትታለን ስለደወሉ እናመሰግናለን ስለ አስተያየቱም እናመሰግናለን
እሺ።